hello ጤና ይስጥልኝ።
ሄሎ ሄሎ
ሲክስፕ ነው አይደል?
አዎ አዎ።
እነዛ እንትኖቹ አለቁ ወይስ አሉ? የበግ ጥቅሎቹ እና የፍየል እ ይኖራሉ ግን ያው ዛሬ ታዞ ለዛሬ አይደርስሎትም።
እ እ ይኖራል ግን ዛሬ ታዞ ለዛ- ለዛሬ አይደርስም።
አዎ ለነገ ነው ማለት ነው። ገብቶኛል።
አ- ነገ ለሰኞ ነው። ነገ እንኳን አንሰራም።
okay አረ እውነት
አሀ የ- እሺ ግን ማየት ይቻላል እንትኑን እ፣ የት ነው አካባቢያችሁ?
የእኛ ወደ ገርጂ አካባቢ ነው የራውሳችን።
እ? የት ገርጂ ነው ገርጂ።
ገርጂ ነው አ
እኮ ፍየሉ በጉን በኪሎ ምናምን ማየት ከተቻለ ብዬ ነው።
አይ እዛ እዛ እንኳን አይቀመጥም። ያው ትእዛዝ fresh ሆኖ እንዲመጣ ሲታዘዝ እ፣ ባለበት ቦታ ነው ሄዶ የሚያመጡት እ፣ የእኛ ወኪሎች አሉና ከን- እንደዛ ነው የምንሰራው እንጂ እዛ አሀ።
ገርጂ ራውስ ውስጥ አይቀመጥም።
ማየት አይቻልም ማለት ነው።
አዎ አዎ ኦ ማየትም አስቸጋሪ ነው። በግን የሚያክል ነገር ሳታይ መግዛት አዎ አዘብ- በአየር ላይ ከባድ ነው። thank you በቃ እሺ፣ ያው መልካም ቀንሽ